ከአንድ ከሁለት ሰዓት ጀምሮ ሲጽፈው የነበረው አሎ
ደስ እ፣ ሰላም ነው
አለን ደስ አለኝ። እንዴት ነህ?
አለን ይመስገን። እ፣
አልታዘዘም ብለህ ነበረ ከ Enjoy Burger አዎ ያስተው አልታ- አልታዘም አለኝ ወጣሁኝ። የሌላ ሰው order ይዤ ድማ ጨቀጨቀኛ ሰውየው።
ኬትታ ከወጣም ማገናኘት አትችልም። አሁን
አሁን ወጥቻለሁ። አልታዘዙም እነሱ ደጋግሜ ጠየኳቸው።
እሺ፣ ሚካኤል ያለው ነው።
confirm ለማድረግ ብቻ ነው። ብታገናኘኝ ጥሩ ነበር። እሺ፣ ለማንኛውም በቃ ር- ርቄ ያለሁ ወታ የተባበሩት ድረስ የተባበሩት ድረስ እሺ።
ካላነሱ ታገናኘኛለህ። እሺ፣ እደውላለሁ።
ደው- ደውዪላት። አሁን እኔ አልደርስም። ወደ ሰባ ሁለት እየሄድኩ ነው። ሳ- ይሄን ልጨርስ።
አንድ ያዳምጠኝ። እሺ፣
እሺ confirm ካልተደራረግን cancel መደረግ አይችልም። order ኡ order ኡ cancel አልተደረገም ማለት አንተ ላይ complete ይባላል ማለት ነው። ታውቃለህ አይደል? እሱ እኔ ደውልላቸዋለሁ። ካላነሱልኝ እኔ ደውልልሃለሁ፣ ታገናኘኛለህ።
እንደገና ተመልሼ ከሰባ ሁለት ከ- ከ- ሩቅ ነው አንተ በጣም።
order ህን አድርስና ይሄኛውን እንትን እልልሃለሁ። cancel ደግልህ እኮ ነው ለአንተ፣ ሌላ ነገር አይደለም።
እ፣ እሺ እሺ እሺ አልታ